ሄሎ፣ ሄሎ፣
አቤት።
አብርሽ እንዴት ዋልክ?
እንደምን ዋልሽ?
አለሁ። እንዴት ነህ?
ደህና ነኝ።
ሁሉ ሰላም?
ሁሉ በሰላም ነው።
እሺ፣ ባለፈው ደውለልኝ ነበረ ለቀጠሮ እና ምንም አላልከኝም። ለዛ ነው check ላድርግ።
አዎ፣ መልስ አላገኘሁም ከእንግዶቹ ነው።
OK።
ለዛ ነው ያልነገርኳቸው። ያው እኔ ለእነሱ inform አድርጌ ነበር፣ ምንም እህ።
ምላሽ ስላልሰጡኝ ነው።
OK። እሺ፣ አሁን ማለት ለ- ሌሎች የሚደውሉ ደንበኞች ስላሉ አንድ ደንበኛ እንደውም ለነገ አስይዟል።
ችግር የለውም። እንትን ነገ እኔ ከአስር ስላል እስከ አንድ አንድ ደንበኛ አስይዟል።
ነገ ከስንት እስከ ስንት?
ከአስር እስከ አንድ
OK፣ ከሰዓት ወደ ማታ ማለት ነው።
አዎ።
እኔ ከመለሱልኝ ወዲያው እነግራቸዋለሁ። ስላልመለሱልኝ ነው እንደዛ።
አዎ፣ ምናልባትም አሁን እንደዚህ የደወሉ ደንበኞች ከተያዙም እንይዝበታለን አዎ፣ እኔ ወዲያው እና እነግርሻ- እነግራቸዋለሁ።
አዎ። እህ።
ምላሽ ከሰጡኝ ወዲያው እነግራቸዋለሁ።
እሺ መጀመሪያ ግን የእኛ ገን ፕሮግራም check አድርግ። ምክንያቱም አሁን እንዲህ ደንበኞች እየደወሉ ስለሚያስይዙ በኋላ ሁሌ እንዳይያዝብህ ቼክ ሁሌ ለዛ አድርገንና ነው ከ ቀድሜ እ?
የምደውለው። ለዛ ነው ሁሌ ሁሌ አዎ።
ደውዬ የምጠይቃችሁ። ለዛ ነው የሚቀያየር ነገር ካለ ብዬ።
OK እሺ በቃ እሺ እሺ አብሽታ